ሄሎ
ሄሎ ሰላም ጤና ይስጥልኝ ቴሌቢ
አዎ ቴሌቢ
አለን ምን ልርዳዎት
ስለ ቴሌቢር ለማወቅ ፈልጌ ነው
ቴሌቢን ጌሞች ናቸው እየተዝናኑ የሚሸለሙበት ጨዋታ ነው ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውለው ሶስት ቁጥር ላይ ለመጫወት የሚል አለ ሰባት ቁጥር ላይ ቋንቋ ይምረጡ አማርኛና እንግሊዝኛ አለ ካልተመዘገቡ አንድ ቁጥር ላይ ዕለታዊና ሳምንታዊ አለ ይመዝገቡ
በአማርኛ መጫወት ይቻላል ጥያቄና መልስን አይቀየርም ቀጥታ በድረገጽ ሲገቡ ነው የሚቀይርልት እንጂ በዘጠኝ ሰማንያ አምስት አይቀይርም
ሽልማቶች አሉ እርስዎ የደረሱት